ሄሎ ሄሎ ሄሎ አቤት፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ከመቶ ሰከንድ ነው የምደውልልዎት።
እ
እሺ፣ የልማቱ ፕሮግራም ሮብ አራት ሰዓት ነው።
ሮብ አራት ሰዓት።
አዎ።
እሺ፣ እሺ።
እሺ፣ እራስዎት ነው አይደለም የሚመጡትኝ?
አዎ፣ ራሴ ሆነኝ እዛው።
አዎ፣ አዲስ አበባ ፒያሳ ሆቴል አጠገብ ሊሴ ትምህርት ቤት ያለው እ ልስ አዎ፣ አዎ።
አዎ፣ አወቁት አይደለ? የኢትዮ ቴሌኮም የሽያጭ ማዕከል አለ
እሺ፣ እሺ።
እዛ ነው። እሺ፣ ሮብ አራት ሰዓት መታወቂያ ኮፒ አድርገው ይምጡ እንዳይረሱ። እንዳይረሱ።
እሺ፣ እሺ። እሺ፣ አመሰግናለሁ። እሺ።
እሺ።